ነው መንግስት ቤት ሌላው እናትሽ ማታ ሳንቲም ባይ withdraw አድርጌ እስካሁን ድረስ withdraw አድርገ ነው አዎ ስንት ብር
ሰባት መቶ ሀምሳ
ሰባት መቶ ሀምሳ መቼ ነው ያረከው ወዴት ማታ ወደ- ወደ ወደ ቴሌ ብር ነው ወይስ አ- አ- ቴሌ ብር
እ? ቴሌ ብር አዎ እሺ ንገረኝ ቤት ቤት ቁጥርህን ዜሮ ዘጠኝ ዜሮ ሁለት እሺ ዘጠኝ ዜሮ ሁለት እ፣ ዜሮ ስምንት ዜሮ ስምንት
እ፣ አርባ ሶስት ሰማንያ አራት
እሺ መቼ ነበር ትላንትና ያረካው?
አዎ ማታ አዎ እሺ ሰባት መቶ አምሳ አይደለ?
አዎ ገብቷል እኮ ወደ ቴሌብር account ወደ ዜሮ ዘጠኝ ዜሮ ሁለት ዜሮ ስምንት አርባ ሶስት ሰማንያ አራት አይ ግን ከኔ ጋር ደግሞ አላየሁም እስካሁን በደንብ ያው check አድርገው check አድርገውና ደውልልን። አዎ ገብቷል ነው የሚለው እኛ ጋር እኔ ወላሂ እ፣ እስከ ማታ check አድርጌ አልደርስም ከኔ ጋር እኮ እስቲ በደንብ check ሌሎቹ አድርገውና ያው ሌላ account የላከው ስድስት መቶ እሱ ገባ።
እኮ ይሄም ገብቷል እኮ ነው የሚለው
እሺ check አደርጋለሁ እንደገና።
check አድርገው። እሺ